ሄሎ፣ ወይ በቃ special ፒዛ እያደረጉላት ነው። እሺ አውቃሃል አይደል?
አ- አ- system ም ላይ ያስተካከሉት ነው። ለዛ ነው okay።
ከአንተ ላይ የወጣው። ስልክ ምናምን ሆስፒታል ነው ከፈለክ አይደል?
ደውልልኝ እ አይ በቃ እሺ፣ አይ ደርሶልኛል። ይዤ እየሄድኩ ነው።
በቃ እሺ፣ እንደዛ ከሆነ ብሩ እሺ።
ይጨምራል አ?
አይ፣ እኔ እንጃ ይጨምር ይቀንስ አላወቅኩም። የምግቡን ዋጋ ግን እያስተካከሉ ነው፣ edit አ- እያደረጉት ነው።
እሺ እሺ በቃ ተስተካክሎ ካላለቀልህ ደውልልኝ እሺ እሺ።